ሰላም ጤና ይስጥልኝ። ቤስት ቤስ ከነኝ ባኮም ልዶ
ዊዝድሮ አድርጌ ነበር ሶስት ጊዜ።
እሺ አሁን ነው አዎ፣ ከቤት ቁጥር የደወልክበት ነው?
አዎ፣ አዎ።
እሺ ስንት ብር ነበር?
አንዳንድ ሺህ ብር ሶስት ጊዜ
እሺ ወደ ተመሳሳይ ቴሌ ብር account ስልሳ አምስት አርባ አራት ስልሳ ስድስት አስራ አራት አይደል?
አዎ፣ thank you አይ
እሺ ሶስቱም ገብቶልሃል። እሺ እናመሰግናለን ስለደወልክ። መልካም ምሽት።